ጤና ይስጥልኝ ቃሉ ወይ ጤና ይስጥልኝ።
ከዊፕላስ ሶሉሽን ነው የምደውለው። እኛ application ላይ ተመዝግበው ነበረ።
ኧረ እኔ አልተመዘገብኩም። እናቱ
ዊፕላስ ሶሉሽን የሚል
እኔ አይደለሁ የምጠቀምበት።
ሌላ ሰው ነው።
አዎ
እሺ ተጠቃሚ እንድ- ከሆኑ ዊፕላስ ሶሉሽን user የሚል አለ። እሱ ላይ ነው የሚጠቀሙት።
ምን ላድርግ ታዲያ?
አሁን የተመዘገቡት provider የሚለው ነው።
ኧረ አይ ለመጠቀም ከሆነ ዊፕላስ ሶሉሽን user የሚለው እንዲጠቀሙ ነው። ትራንስፖርትና- ጠቃጠቆ ነው ስልኩ እራሱ።
ምን አሉ?
ጠቃጠቆ ነው ስልኩ እራሱ። ለምን እሺ እሺ register እንዳደረገ አላውቅም።
እሺ እሺ። መልካም ቀን ይሁንልዎት።
አሜን